hello ጤና ይስጥልኝ ነው ዩቲዩብ ጤና ይስጥልኝ። የዩቲዩብ ስልጠና ለመውሰድ ፈልጌ ነበር።
ምን አሉኝ?
የዩቲዩብ ስልጠና
የወጌሻ የ online class ኡ ዛሬ ይጀምራል።
በአካል ነበር።
በአካል ያለው class ሞልቷል። የኔም ቤት
እም?
በአካል ሞልቷል። የለንም አሁን ቆየ ከተጀመረ እና በአካል class የለንም ሞልቷል።
እሺ የ online ኡን class መከታተል ይችላሉ። ዛሬ ይጀምራል።
እም፣ እሺ
እ፣ ተመዝግቦት
ቆይ መልሼ ልደውል።
እሺ፣ እሺ ይቻላል። እሺ የኔ እናት